ወይ
ኩልሽ መቶ አለቃ ዱላና ሀምሳ አለቃ አብዱሰላም ናቸው። አብዱሰላም ጋር ደወልኩለት። እንትና አያነስም ዘለቀ መቶ ዘለቀ?
አለቃ ዘለቀ ማለት ነው።
እሺ አብዱሰላም ነው አሁን አሁን አብዱ በላይኛው በኩል እኔ ነኝ ያለ አብዱሰላም በምን ላክሽልኝ?
ቴሌግራም ላይ እ እሺ አብዱሰላም እሺ እ መቶ አለቃ ዱላ ሀምሳ አለቃ አብዱሰላም እና መቶ አለቃ ዱላ
ዱላ እስቲ ቆይ ጽፈሽዋል ስማቸው?
አ
እሺ ስልኩስ የለሽም?
እስ- የአብዱሰላም አለኝ።
እሺ ንገሪኝ አብዱሰላም
እሺ ትንሽ ቆይ።
አብዱ አብዱሰላም ከላይ በላይ ነው በላይ በኩል አ በ- በዋናው መግቢያ ደግሞ በእንትኑ መግቢያ በ VIP ደግሞ ዱላ ዱላ እሺ አ እሺ ዜሮ ዘጠኝ ሰላሳ ዘጠኝ
እሺ አንዴ የታርኩት እስክሪብቶ እሺ ዜሮ ዘጠኝ ሰላሳ ዘጠኝ ሰባ አንድ
ሰባ አንድ ሰባ አንድ አስራ ስምንት ሰባ አንድ ሰባ አንድ አስራ ስምንት አ
አስራ ሰባ አንድ ሰባ አንድ አስራ ስምንት አ አብዱሰላም የአብዱሰላም ነው።
እሺ እሺ እሺ